Hello ፍቅር ነኝ።
ፍቅር እንትን ነግሪያት ነበር። እስቲ ፍቃዱ በያት አምሳ እንትን አርባ አምስት ሰላሳ ሶስት ምንድን ነው የ customer ስልክ አይሰን ብያት ለማን ነበር ያሳወቅከው?
አስተያየት መሰለኝ አ?
ማነው ስም? ፍቃዱ customer ፍቃዱ ስልክ ብርሃኑ።
አያነሳም ብሎሽ ነበር። ፍቃዱ ብርሃኑ customer ስልክ አያነሳም ብሎሽ ነበር። መልሰውልሻል? እሺ order ነበርህን አንዴ
አርባ ሶስት አርባ አምስት ሰላሳ ሶስት
አርባ አምስት ሰላሳ ሶስት ገና አልመለሱላትም። እሺ ለዛ ነው ዝም ያለች። ትደውልልሃለች።
እሺ ያው ሰዓቱ off time እየገባ ነው። ቅድም ነው እኔ ራሱ ስሞክር የነበረ አዎ፣ ልክ ነህ። ግን አስር ደቂቃ እዚህ ይሞከራል። ገና አስር ደቂቃ ደግሞ እሺ።
አልሞላም። እሺ እሺ።
እሺ